Hello ጤና ይስጥልን ቤት ቤት
confirm ብሎብኝ ነው።
እሺ በደወልክበት ቁጥር ነው አይደለም
አደለ?
አዎ እሺ ንገረኝ።
ዜሮ ዘጠኝ አርባ አንድ
እሺ አርባ አንድ ሰላሳ ሁለት እሺ
ሀያ አምስት እህ
ሰማንያ አምስት
ትናንት ነው።
አዎ ሌሊት ማለት ዛሬ ሌሊት አዎ ትናንት ላይ ነው የሚባለው እሺ ስንት ብር ነበረ?
አምስት ሺ አራት ሺ ሁለት ሺ ስምንት መቶ ሶስት መቶ አምስት መቶ አራት ሺ እም፣ እሺ ወደ ቴሌ ብር ነው አይደል?
አዎ የቴሌ ሌላም ብር ልንገርሽ ወይስ በቃ ራስሽ ታይዋለሽ?
አይ አየዋለሁ፣ ችግር የለውም። confirm የሚጠይቀውን እሺ፣ የቴሌ ብር ቁጥርህን ትነግረኛለህ?
አሁን የነገርኩሽ አርባ አርባ አንድ አንድ እሺ እሺ ኮንፊርም አድርጌልሃለሁ። እሺ ቼክ አድርገው።
አይ